hello hello
hello ሰላም ነው ማኔል? hello hello አይሰማም?
እሰማለሁ።
እ የትኛው shop ላይ ነው car የሚጫንልህ? አሮጌ ገበያ ወይስ ባጫ ዶላ የሚለው ላይ?
እ?
የትኛው user ላይ አዎ፣ ይጫንልህ?
እሱ ሳይሆን አሁን እ።
ባጫ ባጫ የሚለው ጋር ነው አሁን እኔ ገበያ ላይ።
ያለሁት። ያኛው ግን አ፣ በቃ ሊያልቅልን አልቻለም። plan so- ጀምሬ ነበር። እ?
የ- የኬኖ ነው።
የአሹ አሮጌ ገበያ የሚለው ምንም ነገር በቃ እ።
አልተሰራም።
ስለዚህ ምንም አሁን ስራ እዚህ ባጫ አልተሰራም።
ዶላ ላይ የሚለው አሁን- ላይ መኪና ልጫን።
አሁ- አሁን እኔ ያለሁት አ፣ እዛ ጋር እሺ ነው። እሺ።
ሶ እሱን ልጫን።
እ?
የባጫ ዶላ ይጫንበት አይደል መኪና አ ኦልሬዲ እኮ ተጀም- ጀምራችሁታል።
እኮ አዎ፣ እንትን ሾፕ ኔሙን ላስገባ ስለሆነ ነው።
በቃ አሁን መኪና አርጊውና ሌላኛው ዴስክቶፕ ላይ ኤንጂስ ክልክልሽና ቢንጎ ታደርጊዋለሽ። የአሁኑን መኪና አርጊው።
የ- ኦኬ እሺ እሺ
ልታወጣልህ ነው ተቆርጦለታል አ? ይሄ ነው ከላይ ያለው እሺ በካሸሯ ትሰሪያለሽ ይሄን ኔጌቲቭ ይዘሽ ከዛ አሁን ወደ አራት ሰዓት ይሆናል
የሆነ ቁጥር ብቻ ነግረሽኛል። የረባሽ ሲበራ አይታይም። ምን አይ ምን እ፣ የቤቲ cashier ዋ ነው አይ ሌላ ነው። አቤት
hello
ዘርጉልኝ። installation hello ማለት ነው። የት shop ነው? deposit አድርገሃል? እኛ አንችልም